ወይኔ አቤት ሰላም ነው ወይኔ አዳራሽ አልያዛችሁም?
የ- የመቼ ይኸው የሆነ ጋዜጣዊ መግለጫ ብለህ ወረቀት አላክልኝ
ለማክሰኞ እ?
ለሰኞ ለሰኞ አዎ የኛው አዳራሽ?
አዳራሽ ነው እ?
የኛው አዳራሽ ነው የሚገል እሳቸው የሚገቡት አዎ የኛ አዳራሽ ነው ሚዲያዎች ስለሚበዙ እ እ፣ የኛ አዳራሽ ነው ያሰምነው ትንሿ ታንሳለች ብዬ ነው ምን ያህል ጋዜጠኛ ቢሆን
ቢያንስ አንድ አስራ ስድስት አስራ ሰባት አስራ ይቻላል?
ስድስት አስራ ሰባት ከነ ካም- ከነ ካሜራው ደግሞ
እምኑ ጋር ሆኖ መግለጫ ይሰጣሉ? ጋዜጣዊ መግለጫ አዳራሹ ይመቻል እንዴ?
የኛ እቺ ያለች አይደለም እ፣ ባንዲራዎቹ እ እ
ባንዲራዎቹ ጋር እ ፑልፒቱን ወስደን እዛ እንዳ- እናደርጋለን ብለን እናሰብነው ጋሽ እንደሱ ከሆነሽ ግን የሉም እሳቸው እ።
ከገቡ- ያውቃሉ ችግር የለም ኮሚሽን ከገቡ- ታደርግና ከገቡ ነው እንትን የምላቸው።
ችግር የለም እሺ ኮሚሽን ተደጋግረን ያውቃሉ እሺ